hello ጤና ይስጥልኝ ብስት ቤት
እሺ account withdraw ላርግ ነበር ነው።
እሺ
ምንም አያሳየኝም ወደ እዛ account ኤ ላይ ማለት ነው።
account ላይ ምንም አያሳየህም?
የዛኛ የላክልኝ ማለት የወሰድኩት ላይ ማለት ነው። የተቀመጠው account ላይ መዛኛ ላይ ግን እንደወጣ ይናገራል።
deposit አድርጋ ነው አይደለ?
አይደለም deposit ላይ
withdraw እሺ፣ በዚህ በደወልክበት ቁጥር ነው?
ሀያ አይደለም እሺ ንገረኝ። ቢስት ቤት ዜሮ ዘጠኝ ሀያ ዜሮ ዘጠኝ ሀያ ዜሮ ሶስት ዜሮ ሶስት
ዜሮ ሶስት እ ዜሮ ሶስት አላት ዘጠኝ ዜሮ ሶስት
መቼ ነው አባ? ዛሬ ነው።
አሁን ቅርብ ሰዓት ነው። ስምንት መቶ
ስንት ብር ነው?
ስምንት መቶ
processing ላይ ነው ያለው በቻፓ ለቻፓ ደውለ ነበር እንዴ?
አይ አልደወልኩም።
እሺ ስልክ ልስጥና ደውልላቸው እኛ አሳውቀናቸዋል። እስኪያስተካክሉ እየጠበቅን ነው። እሺ እሺ እሺ አለ። ግን ያው process እያደረግ ነው ያለ።
አዎ ይስተካከላል፣ መግባቱ አይቀርም።
እሺ ዜሮ ዘጠኝ ስንት ስልሳ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አርባ ሁለት
ሰባ ሁለት ሰባ ሁለት Thank you. Thank you.
ችግር የለውም።
Mm.